Hello, Elizabeth?
ሀሎ Hello፣ አቤት።
በእናትህ ስልኩ ዝግ ነው እንዴት እናድርግ አምጪ ምንድን ነበር?
አሁን ስልክ ቁጥር ሰተሽኝ ነበረ የቻፓ ነው?
አዎ እሺ፣ እና ስልኩ ዝግ ነው
Okay፣ እሺ። message ኡን ቴሌግራም ላይ ልከሽልናል? የ deposit message ኡን
በቴሌግራም ዲፔት ሜሴጅ በቴሌግራም ቴሌግራም ኳስ ገራ ነው ይሳ አ ቴሌግራም ነው። አይ ለእኛ ሜሴጁን ልከሽልናል ቴሌግራም ላይ በ- በ- በቴሌግራም ይላክ አ ቤስት ቤት ላይ ዲፖዚት ነው አይደለ?
አዎ ዲፖዚት ከሆነ ለእኛ ሜሴጁ ላኩልን ቴሌግራም ላይ፣ እኛ ለቻፓ እናሳውቅላችኋለን። እነሱ ናቸው የሚያስተካክሉት። እሺ
shaba kuwa shabaga waa- yani lacagta soo daynayay annaka noo soo diray bay ku tiri message-ka noogu soo dir ba telegram
አ telegram እናመሰግናለን እሺ እሺ